ሄሎ
ሄሎ ጤና ይስጥልኝ።
አብሮ ይስጥልን
በጣም ብር አቃጥሎ ነበር።
ምን አልከኝ?
ብር እናስገባለን አቃጥሎ ነበር።
ሄሎ
አይሰማም?
በጣም ጫጫታ አለ አባ። ሄሎ በቃ ብር አቃጥሎ ነበር።
ሄሎ
ሄሎ ሄሎ
አቤት፣ አይሰማም?
hello
አይሰማም ወይ?
ኧረ አባ በጣም ጫጫታ አለ።
በጣም
ምን አልከኝ?
ቴሌብር አቃጥሎ ነበር።